ጤና ይስጥልኝ ሄሎ ቪዛ ጅዴ ነኝ። የባካሁኔት የጉዞ መረጃ ልስጦት።
አቤትልኝ እናመሰግናለን። እና አንዳንድ መረጃ ያለ ነበር
እሺ፣ ምን አይነት መረጃ ልስጦት?
አንዳንድ የሆነ በዳታ ምናምን ነበር የሚመጣው ምን አሉኝ?
ማለት በዳታ ነው የሚሞላው ዋና ማለት ነው።
አዎ አዎ
እና ስለዚህ እኔ ግን ማለት ሞልቼው በዛ ተለቀቀው አፕሊኬሽናቸው ሞልቼው ከዛ ከስሜ ምናምን ስደርስ ይሻይለምና ያን ኮድ የጻፍኩለት ኮድ ራሱ አያሳልፈው